ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ችግር የለም።
ሰላም።
አብሮ ይስጥልኝ። እና እንትን ላይ ድረገጽ ላይ አይተን ነው
okay እ እና ይሄ ግዢ ምናምን ነገሮች እቺ አስቤዛ ትሸጣላችሁ?
አዎ አዎ። ብዙ አይነት እሺ፣ የት ነው ቦታ? የት ነው ቦታ መጥተው አይደለም እርስዎ የሚገዙት እኛ ያሉበት ቦታ ምናምን deliver ታደርጋላችሁ?
አዎ deliver እናደርጋለን።
እሺ፣ ዋጋው ባለው price እዛ ላይ ባለው ነው አዎ፣ በለቀቃችሁት?
ባንክ ነው የሚያዙት፣ ግን ቺፕቺፕ application አለ። እሱን ካወረዱ በኋላ ነው በሱ ነው።
አሀ፣ application ወርዶ ነው?
አዎ አዎ፣ ቺፕቺፕ የሚል application አለ። እሱን አውርደው ነው የሚጠቀሙት። ብዙ product ኦች አሉ። እዛው እየገቡ አዎ።
በ group ከፈለጉ በ group አዎ።
individual ፈለጉ individual ማዘዝ ይችላሉ።
አሀ፣ አሀ።
application ኑን ያውርዱና እዩት።
ጥሩ። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ የሚከብድ እሺ።
ነገር ካለ የሚደውሉልን።
እሺ፣ እሺ፣ እንደ እሺ፣ አይተን እንውላለን። እሺ፣ ቴንኪው። እሺ፣ እሺ። ኦሊ